ጤና ይስጥልኝ ቻፓ።
Hello
አቤት።
ቻፓ ላይ ብር እንትን ብሎብኝ ነበር።
ቀሪ deposit ሲያደርጉ ነው።
አ፣ ከቴሌ- ከቴሌ ብር ወደ ቻፓ ልኬ ነበር ብር ማለት ነው። ቻፓ ግን account የለኝም።
እሱን ቁጥር ላክሎትና ቴሌግራም ላይ ይላኩልናል። እሱ የቆረጠበትን message ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ሀያ ሶስት ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ሀያ ሶስት No no የእኛን ስልክ ቁጥር ነው የምነግሮት።
Okay ነው። እሺ ቆይ አንዴ ዜሮ ዘጠኝ ስልሳ
ጋሽ ሙሌ ስልክ ያዝማ። ዜሮ ዘጠኝ ስልሳ
ሰባ ሁለት
አ፣
አርባ ሁለት አርባ አርባ ሁለት ሰባ ሁለት ያዛው ካለበት እያየሁ ያዝ ያዝ ዜሮ ዘጠኝ ስልሳ አርባ ሁለት
ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት
ሰባ ሁለት አርባ ሁለት ሰባ ሁለት እሺ ነው ቴሌግራም ላይ።
እሺ።